Hello ጤና ይስጥልኝ። ቺፕቺፕ Hello Hello
ጤና ሰላም።
እ፣ ትክክል ነው።
አዎ ቺፕቺፕ ነው።
እ፣ እንትን አድርገን ነበር ነጭ ሽንኩርት create አድርገን ድሮ join ማድረግ አልቻሉም እና ሌላ order ማድረግ አልቻሉም። እኛን ኮፒ ያላረገልን
እ፣ እሱን complete ሳያደርጉ ሌላ ማዘዝ ይችላሉ። ያው ሌላ ነጭ ሽንኩርት ነው የፈለጉት።
ያንን view እያለ ወደዛኛ ይመልሰናል።
እሺ በዚህ ቁጥር ነው አይደል?
አይ አይደለም
እሺ ይንገሩኝ እስኪ ቁጥሮት።
ዜሮ ዘጠኝ አስራ አንድ አስራ አንድ
ካሮቱን በማግዛቶች አስራ አንድ ሀምሳ ሁለት ሀምሳ ሁለት
ሀምሳ አራት ዘጠና ሁለት ሽቶ
ሀምሳ አራት ዘጠና ሁለት ነጭ ሽንኩርት ብቻ ነው እምቢ ያላችሁ?
አይደለም ነጭ ሽንኩርቱን join አድርጋለች ግን ማለት ነው እንትን አዎ።
ካሮት ስታዝ ወደዛኛው ነው back የሚያደርግበት አዎ pending ላይ ይዞባት ነው አይደል? መቶ ስልሳ ብር ለመክፈል ሞክራ ነበር።
አዎ፣ ለመክፈት ሞክራለች join ም አድርጋለች እኮ ነጭ ሽንኩርት።
አዎ ግን የ system ሌላ order fresh ስታ- ሌላ ካሮት join ለማድረግ ስትፈልግ እንትን ነው የሚላት ወደዛኛው ነው የሚመልስባት ወደ ነጭ ሽንኩርት አዎ የ system ችግር ነው። አሁን አሁን ነው የሞከራችሁት? አሁን ትንሽ ቆይታችሁ ትሞክሩታላችሁ? የሲስተም ሞክራ ችግር ነው ይሰራል። አዎ እንትን ነጭ ሽንኩርት ምንድን ነው ችግሩ? ሌላም ሰው እንትን ማለት አልቻለም። already ነጭ- paid የተደረገ ነገር join ነው ማድረግ ያልቻልነው።
አዎ እስቲ እኔ ልሞክርሎትና መልሼ ላሳውቆት። እኔ ልሞክረውና እዚህ ከሰራልኝ
መልስ የሚደውል እሺ፣ አዎ፣ ሸዋዬ ነው አይደል?
አዎ የሰዋየ አዎ እደውላለሁ መልሼ፣ በዚህ ቁጥር መልሼ እደውላለሁ።
ደውልልሽ።